hello hello hello አቢ አቤት አቤት ሰላም ነው?
እና የምለው እሺ
በአንድ ቲም ሁለት እንትን ከፍቼ ነበር ያ ምን?
የ game ኡን ቤስት ቤስ እሺ እና password ኡን የአንዱን ረስቼ ከዛ ያ- በአንዱ ነው የሚያመጣው
እ በዘጠኝና ዜሮ ዘጠኝ ብለህ ከፍተህ ነው ወይስ የተለያየ ቁጥር ነው?
ቁጥሩ አንድ ነው ስልክ ቁጥሩ እሺ ዜ- ዘጠኝና ዜሮ ዘጠኝ ብለህ ነው?
አዎ እና አንዱ እሺ ኮከብ ምልክት አርጌበት እሺ
እና የኮከቡን ስፈልግ በዛኛው ነው የሚመጣልኝ ጊዜ እ ኮከቡን አስገብተህ ሞክረኸዋል?
አዎ ሳስገባም በዛኛው ነው መጣ መንሰጅ
message የሚመጣው በየትኛው ነው? በ- በዛው ቁጥር እኮ ሊመጣ ይችላል። ግን ኮከብ አድርገህ forget password ብለህ ከዛ የተላከልን password አስገብተህ ሞክረኸዋል?
አዎ ሞክሬዋለሁ እምቢ አለኝ አይገባም።
አዎ በ- ሁለት ነው እንትኑ በአንዱ ነው የሚመጣው እኔ ሳስገባው አይሰራም በዛኛው ኮከቡ ደግሞ አይጫንም forget ለማድረግ መጀመሪያ ስከፍተው እ በኮከብ ብለህ አስገብተህ ነው የከፈትከው?
መጨረሻ ላይ ነው ኮከብ ያደረኩት አዎ አዎ እም።
እስኪ ማለት እንዴት አልሰራልህ አለ? ምንድን ነው የሚል ጭራሽ ሎጊን አያደርግም?
አ?
login አያደርግም ያንን ወ- password ስታስገባ?
አዎ ሎ- ከዛ እኔም- በአ- አ- ስሙ አንድ ነው የሁለቱም ይኸውልህ ቁጥሩን ስታስገባ እም፣ እ ቁጥሩን ካስገባ በኋላ ከዛ መጨረሻ ላይ ኮከብ አድርገህ እም።
ከዛ forget በለው እስኪ።
እሺ እና ግን አይመጣም ሞክሬዋለሁ ኮከብም አስገብተህ አዎ ኮከብ ይነሳል ከላይ እዛ ግን ስመዘገብ እንትን እንትኑ ላይ ነው profile አድርጌ እንትኑ ኮከቡን ጽፍ እም፣
እና እኔ አሁን ስሞክረው በዛኛው ነው ለዛኛው ነው የ message ነው ግን ስሙ እስኪ አንድ አንዴ ነው ሪ- አዎ እስኪ አንዴ refresh አድርገውና እም፣ ቁጥሩን ካስገባ በኋላ ኮከቧን ካስገ- አስገባና ከዛ አንዴ forget ብለህ ጠብቀው። ከዛ የተላ- የተላከው message እ password ኡን አስገባና ሞክረው እስኪ አንዴ።
እሺ፣ ሌላ ምንም አማራጭ የለውም።
እሺ።
እሺ፣ አመሰግናለሁ።